hello
hello አቤት ጤና ይስጥልኝ።
አብሮ ይስጥልን።
አረንጓዴ five L ሁለት ሺህ አራት አይቼ ነበር።
አዎ።
ስንት ነው ዋጋው?
ሀያ አምስት
ባንክ አለበት?
በፍተሻ ዕዳ የለበትም ግን እስከ ስድስት መቶ ሺህ ይመቻችለታል።
okay፣ እሺ፣ እሺ። የትኛው ጋር ነው መመ- የት የት ነው ያለው? እንትን መስቀል ፍላወር
ስራው? okay፣ አዎ።
እሺ፣ እሺ፣ እናየዋለን።
እሺ እሺ አባ